Hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
እንትን ነበረ ከማን ነው advanced አምቡላንስ አላችሁ አይደል?
አዎ
ከአለርት ወደ ኢትዮ ጠቢብ ለጠዋት ነበር የፈለግነው።
ከየት አለርት ከአለርት የት ከአለርት ሆስፒታል እ Hello ከአለርት ሆስፒታል ወደ ኢትዮ ጠቢብ እሺ ኢትዮ ጠቢብ case ኡ ምን ነበረ?
case ኡ እንትን ነው spinal injury ነው።
ምን injury?
spinal okay spinal አዎ
እሺ
እና ያው እሱ ይሄንን setup እንድሰሩልን ነበር።
intubated ነው ማሽን ይጠቀማል?
አዎ አዎ ማሽን ይጠቀማል።
አ ኦክሲጅንስ
ኦክስጅንም አ ስንት ሊትር ላይ ነው የሚጠቀመው?
ስንት ሊትር እንደሚጠቀም ወይ ባለሙያ እንዲደውልልሽ ላድርግ?
አሁን ለአሁን እ አ እሺ እሺ ይቻላል።
ባለሙያ አሁን እንዲደውልልሽ አደርጋለሁ።
okay እሺ ለነገ ስንት ሰዓት ነው?
ነገ ጠዋት ሁለት ሰዓት ጠዋት ላይ ጠዋት ሁለት ሰዓት አዎ አዎ እሺ እሺ መልሻ እንደውላለን ባለሙያ ጋር ልድረስና እሺ እሺ እሺ እኔ እናት